hello hello
ሰላም ጤና ይስጥልን። በሽት ቤት
አቤት አንድ ጊዜ እንትን ኮድ ተጭበርብሮብኝ ነበረ በብር withdraw ያደረኩት ምን አልከኝ?
withdraw ያደረኩት ብር በሌላ ሰው account እኔ ላወጣ ስል ኮዱን ይዞ አወጣብኝ ነበር። በማን account እንደገባ ማወቅ አልችልም።
ትችላለህ። ይሄ ነው ስልክህ?
እ አይ ይሄ ከሰው በሰው ስልክ ነው የደወልኩ።
የምትጫወትበትን ስልክ ላክ ንገረኝ።